ሌላው አስር ዘጠና አንድ
አስር ቀን አንድ ምን ነበር?
ኬጂ በርገር ወይ መስቀል ፍላወር
እሺ ምንድን ነው pin ነው አባ አዎ አስ- አርባ አምስት ብያችሁ ነበር እስካሁን አላደርጋችሁትም በእናትህ አርባ አምስት ብር ነው እያሰበላ ያለው አዎ ከጂ ከቦሌ መስቀል ፍላወር አርባ አምስት እያሳለኝ በቃ እሺ፣ check አድርገዋለሁ እሺ እሺ አድርጊልኝ በእናትህ እና ሌላ ምን ንገርሽ ከጃፓ የሚነሳ እሺ አስር ሰማንያ ሶስት አስር ሰማንያ ሶስት አዎ እሱንም ይልኝ እሺ እሺ check አድርጋቸዋለሁ